ለተገለጠልኝ ጌታ መሰዊያን ሰራለሁ። ለተገለጠልኝ አምላክ መሰዊያን ሰራለሁ። ለተገለጠልኝ ጌታ መሰዊያን ሰራለሁ። እኔም በበገና ስለ እውነቱ እዘምራለሁ። የገለጠልኝ የመዳን ሚስጥር ለእኔ ታላቅ ነው። ስለ እውነቱ እዘምራለሁ፣ ስለ ማዳኑ እዘምራለሁ፣ ስለ እውነቱ እዘምራለሁ፣ ስለ ማዳኑ እዘምራለሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ቃልም ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ።
አማኑኤል እግዚአብሔር ከእኛ ጋራ ሆነ፣ የዘላለም አባት በምድር ላይ ተገለጠ። ሰማያችን ሁን ብሎ ባተና መስቀሉ ሞትን ሊውጥ በሞቱ ሊሽር ነው መገለጡ
እውነቱ ይህ ነው እውነቱ እውነቱ ይህ ነው እውነቱ እግዚአብሔር በሥጋ መምጣቱ እውነቱ ይህ ነው እውነቱ እውነቱ ይህ ነው እውነቱ እግዚአብሔር በሥጋ መምጣቱ ከጥንት የምናውቀው በቀድሞ ኪዳን እግዚአብሔር ሆኖ ሲኖር በመንፈስ ዛሬ ተገለጠ በሥጋ ሰውነት ከእኛ ጋር ሊታረቅ መጣ ለመቤዠት ዛሬ ተገለጠ በሥጋ ሰውነት ከእኛ ጋር ሊታረቅ መጣ ለመቤዠት እኔም በበገና ስለ እውነቱ እዘምራለሁ። የገለጠልኝ የመዳን ሚስጥር ለእኔ ታላቅ ነው። ስለ እውነቱ እዘምራለሁ፣ ስለ ማዳኑ እዘምራለሁ፣ ስለ እውነቱ እዘምራለሁ፣ ስለ ማዳኑ እዘምራለሁ። እግዚአብሔር አየ አየ ወደ እሱ የሚማልድ እንደሌለ ክብሩን ትቶ መጣ ለእኔ ሲል ወረደ። በክርስቶስ ሆኖ በሞቱ በኩል ታረቀኝ ከዘላለም ሞት ነፍሴን ከጥፋት ታደገልኝ። ስለ እውነቱ እኔም እዘምርለታለሁ የኔ ኢየሱስ እውነት ነው ፍቅር ነው እላለሁ። ስለ እውነቱ እኔም እዘምርለታለሁ የኔ ኢየሱስ ጌታዬ አምላኬ እላለሁ። ስለ እውነቱ እኔም እዘምርለታለሁ የኔ ኢየሱስ እውነት ነው ፍቅር ነው እላለሁ። ስለ እውነቱ እኔም እዘምርለታለሁ የኔ ኢየሱስ ፈዋሽ ነው አለኝ።